ያስጠለን ችብችብ እባክዎ ምንድን ነው? ሰላም አለ።
ዛሬ ላዝ ነበር እና እሺ ከዛ በቡድን ነበረ እንትን ያልነው። እኔ ካዘዝኩኝ በኋላ ሌሎቹን ለመ- ለማዘዝ እንትን ሲሉ አለ ነው በቆሎ
ኦኬ። ምንድን ነው የሚያመጣሉት የሚያመጣሉት ጽሁፍ እ?
አውት ኦፍ ስቶክ ነው የሚሉት?
አይ አላለም። በቃ ዝርዝር ውስጥ የለም አጣ ነው ቁጥሮትን ይንገሩ ዜሮ ዘጠኝ አንዳንድ እሺ ሰማንያ አምስት እሺ ሰማንያ ሶስት እሺ ስልሳ አራት
ምስራቅ አዎ
እዚህ ጋር active እንደሆነ ነው የሚያሳየው። ወይንም out of stock የሚሉት ከሆነ የ product አለመኖር ነው እና ዞሮ refund ነው የሚደረገው። ለምንድን ነው የሌለው ሰው ጋር የሚያመጣሉት ጽሁፍ ምንድን ነው?
እኔ ጋር ሳይሆን እኔም ጋር አይታይም። አሁን ካዘዝኩ በኋላ አይታይም። ሌሎች ጓደኞቼ ጋር ለመግባት ሲፈልጉ አጡ።
to pay የሚለው ላይ ገብተው አይተውታል።
ስቶክ ቱፔ የሚለው ላይ ገብተው አይተውታል።
አዎ አለ ተከፍሏል ይላል። ከፍያለሁ እኮ እኔ ከፍያለሁ። ከዛ በኋላ ነው እነሱ ያጡት።
ለሌሎች share አላደረጉላቸውም።
ሌላ ጊዜ ቢሮ ውስጥ ነገር ግን ገብተው በእኔ
እኮ share ቢያደርጉት አሁን እነሱ ካጡት እኮ link ኡን share ማድረግ ይቻላል እኮ ቴሌግራም ላይ share ያደርጉላቸውና በዛ ሊ- በ link መሰረት እነሱ መቀላቀል ይችላሉ። copy link የሚለውን እሱም ቢልኩላቸው ከክፍያ በኋላ copy link የሚል ነገር ስለሚመጣሉት እሱን ቴሌግራም ላይ share ቢያደርጉላቸው
እሺ፣ እሺ፣ ኧረ፣ ይሞክሩ። እሺ እሺ፣ እሺ።
እሺ።